Hello ሰላም
ሰላም ነው።
እግዚአብሔር ይመስገን ሰላም ነው
ሰላም ነሽ? እኔ ብር ትናንትና ማታ እሺ withdraw አድርገህ ነው
በ Best Bet ውስጥ ሶስት መቶ ብር ቆይ አንዴ እሺ ላስተላልፍልህ
ቴሌ ብር ይወጣል። ገና ገና ገና አልገባም።
ሄሎ
አ ሶማሌ ሶማሌ ሶማሌ አ ሰላም ሰላም እንዴት ነው?
in waxaan u baahanahay in lacag xalay in best best saddex boqol oo riyaal ah ayaan tuuray እኔ አልችልም ወንድሜ።
amarayaan